ሄሎ ሄሎ
ሰላም ጤና ይስጥልኝ።
እ ሰላም ቴሌ ጨዋታ ተብለን ስልክ ላይ መጫወት አይቻልም እንዴ?
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለን ሶስት ቁጥር በመጫን
አዎ ሲመጣልዎት አንድ ቁጥር ላይ ይ- ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ።
አመሰግናለሁ።
እኛ